Hello ቤርሳቤ ነኝ።
ቤርሳቤ ሰባት ስምንት አምስት
ስንት ናልከኝ?
ሰባ ሶስት አምስት ሶስት ስምንት hello hello ሶስት hello hello ስንት ነው ያልከኝ? ሰባ ሶስት ሰባ ሶስት ሰባ ሶስት ስምንት
ሰባ ሰላሳ ስምንት ነው።
አ
እሺ ምን ሆነብህ?
አይ on time አስተካክለሽ complete እንድትይኝ ነበረ። እዛ ለምንድን ነው የሚስተካከለው?
የቻኖኒ የቻኖኒ ነው። እዛ ሰባት ደቂቃ ሲቀረው እኮ ነው እንትን- ቆይቶብህ ነበር። አሳውቀህ አሳውቀሃል እ
አሳውቀህ ነበር።
አይ በስልኩ ተ- ተይዟል ተይዟል ነው የሚለው እምቢ አለኝ። ሰባ- ይኸው ሰባት አሁን ደቂቃ አገኘኸው ሲቀረው አይደል እንዴ?
አሁንማ ያው ጨ- order ኡን ጨርሼ እንትን እላለሁ።
እስኪ እጠይቅልሃለሁ፣ ግን ማሳወቅ አለብህ። እንዲስተካከል ግዴታ መጀመሪያ ማሳወቅ አለብህ። ናትናኤል ሽመልስ፣ አ ለየደወልኩኝ ነበረ ቀደም እምቢ ብሎ ለማንኛውም በእኛ time ኡ ስላላለፈ ማለት ነው complete እልልሃለሁኝ። እሺ፣ ግን እሺ።
ቀድመህ አሳውቅ፣ አይቆርጥብህም።
አንድ ሺህ